Hello?
Hello?
Hello?
Hello? Hello?
Hello?
Hello?
Hello
አቤት፣ አቤት።
ሰላም ጤና ይስጥልን።
ሰላም
አለን ምን ልርዳዎት?
ሰላም ነው።
አለን
ምን ነበረ?
ይሄ ቴሌቪዥን game ነው።
game ነው እንዴ?
አዎ ጨዋታ ነው። ጨ- ጨዋታዎቹን ሲጫወቱ ሽልማቶችን ያገኛሉ። ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ ሶስት ቁጥር ላይ ያለሉት ለመጫወት የሚል ጥያቄና መልስ የእድል ጨዋታ አለ። እድሎትን ሲሞክሩ ላፕቶፕ፣ ስልክ አምስት ሺህ ብር ከአምስት ብር እስከ አምስት መቶ ብር ካሉ ሽልማት ያገኛሉ።
ኮከብ ስንት አልሽ?
ዘጠኝ ሰማንያ አምስት
ኦኬ ኮከብ
እሺ።